ደንበኞች ሄሎ ሄሎ
እ ይቅርታ እ መልሼ ደወልኩኝ።
ወይ ፍቅረ ማርያም ኖት አይደለ?
አዎ ይቅርታ የት አካባቢ ነበር ድንቹ ይምጣልኝ ያሉት?
ኮዬ
ኮዬ sorry እሺ ነገ ይመጣል።
ኮዬ አስራ ሰባት ፕሮጀክት አስራ ሰባት አራት ስልሳ አንድ ሌላ ጨምረው ማምጣት ይችላሉ አቮካዶ ይችላል። Okay አቮካዶ አላዘዙም እኮ ነው ግን አዎ ጨምረው ይዘው ማምጣት ይችላሉ ጨምረው ይዘው ማምጣት አይችሉም። ይቅርታ አይደለ አዎ አይቻልም። ዛሬ order አድርጎ መጨረስ ነበረቦት።
ቅድም እኮ አልሰማልኝ ዝናብ በኃይለኛው እየዘነበ ስለነበረ ቅድም ስታወሪ
Okay እንጂ የዛን ጊዜ ነግሬሽ ነበርና order ኡ አንድ ዛሬ ላይ order አድርገው ከጨረሱ ነው ነገ የሚወጣው።
Okay፣ አይ በቃ በቃ በቃ እሱ በሌላ ቀን ይታዘዛል። እነካዛለሁ ያኛው ካመጡ ግን እስከ አራት ሰዓት ይመጣሉ።
እሺ ጠዋት ላይ ደ- ደውለው ያሳውቃሉ driver ኦች የሚደርሱበትን።
እኮ ወደዛው ወደ ገርጂ የሚመጣ ከሆነ እዛው እንቀበላቸዋለሁ ብዬ ነው እኔ። የሚመጣ ከሆነ የማልመጣ ከሆነ ቶሎ የሚመጡ ከሆነ ከቤት አልወጣም። ለምን ሰው ስለሌለ ቤት።
Okay እሺ ለዛ ነው።
ይደውሎታል፣ ያሳውቃሉ።
እሺ እሺ ማለት ነው።
Okay መልካም እሺ።